ሄሎ ጤና ይስጥልን ፒተር
አብቅልን እ
አብቅልን አንዴ ከገምቹ ድራው ያለው ነገር ብር እሺ ቤንዲንግ ገባ። ከቤንዲንግ ደግሞ አልወጣችም እስካሁን ይለቀቃል። ወደ ቤት ቤት አኮንቴ ቁጥር ንገረኝ ይመለሳል።
ልየው ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት ዜሮ አምስት ዜሮ አምስት
አርባ ሰባት አርባ ዘጠኝ
ስንት ብር ነበር
አ- አምስት ሺህ ብር ነበረ። አምስት ሺህ በፊቱ ደግሞ አራት መቶ ብር ነበረ
አምስት ሺው መቼ ነበር የተደረገ
እ አምስት ሺው መቼ ነበር ያረከው
ቀን ዛሬ ነው
አ ሁለት ነው ሁለት አስረኛ ወር
አይ ቀን በሁለት
አ በሁለት ነው እሺ ሊል Hello
ዋይ አምስት ሺህ ስንቴ ነበር የሞከርከው?
እም-
እ፣ በሁለት ማለት ነው። ብዙ ጊዜ ሞክረ አዎ።
ነበረ።
አ ከሰን እሺ failed ነው የሚሉት
እሺ እ- እዛው ቤስት ቤት account ላይ ነው ማለት ነው።
እሺ
ስለዚህ እዛው ቤስት ቤት account ን check አድርገው። የአምስት ሺህ ብሩ ሁሉም failed ነው የሚለው።
እኮ አርግተናል አርግተናል የለም አይገባም ምንም የገባ ከዛ በኋላ አዎ።
ስንት የተጫወታለው
እኮ ከቤስት ቤት ብዙ ላይ ብር ገብቶ አልተወረደም።
ተጫወት እና የት ነው ሄደው ብሩ?
እዛው account ላይ account ን check አድርገህ
አዎ account ኡማ ሁሌ እየተጫወትኩ ነው ያለሁት አሁን ራሱ እኮ ከቤስት ቤት account ላይ አልተቆረጠም።
እሺ እዛው account ላይ ነው ያለው። failed ስላለ እና አልሆነም አዎ።
ማለት ነው። withdraw አልሆነም።
እና ካልገባማ እዚህም account ኡም አልገባም እንዴት እናድርገው
አምስት ሺህ ሁሉም failed ነው የሚለው እዚህ እንደተመለሰ ነው የሚያሳየኝ።
እሺ
አምስት ሺህ አራት መቶ የመቼ ቢሮ እናንተ እናንተ ቢሮ የላችሁም እንደ እንደ በአካል መጥቼ ላናግራችሁ ሳይችሁ ስልኩ
እ፣ ቢሮ አለን የት ነው ያለው
ወደ ባምቢስ
እ ባምቢስ
ባምቢስ እም፣ ኢትዮጵያ ውስጥ ነው ወይስ ከ- ኢትዮጵያ ውጭ እ?
ኢትዮጵያ ውስጥ ነው
እናት ባንክ አካባቢ
እ እናት ባንክ አካባቢ
እሺ ክልሎች የለም ግን እ?
ክልል ክልል ውስጥ የለም ክልል ክልል
እ፣ ሱቆች ነው ያሉት አፍ በክልል
እሺ